மாநாட்டில் ఉన్నాను నాకు అబద్ధించమా క్వశ్చన్ ఏం అడ్డుగులు የጎደለው ነው ሄሎ ጤና ይስጥልኝ ጤና ይስጥልኝ።
ከችፕችፕ ነው የደወልኩሎት እሺ እሺ የዛጎል ቴብል በተራ አዘው ነበር አይደል ይመጣሉት አ አ ዌራውስ ላይ ትንሽ እጥረት ስለገጠመን ነው ከአቅራቢዎቹ እና እሺ።
መላክ ስለምንችል የትን ላክ መረክለሉ
አ ነገው ያልኩት ቦሌ ቦታ ላይ መድኃኒዓለም።
መምጣት በቃ እሺ አስልግሎታሉ ነገ ይረከባሉ በቃ ከምሳ በፊት ምሳ እስከ ምሳ ቢደርስ ጥሩ ነበር።
እስቲ በተለይ ሌላ አሳውቃቸዋለሁ ቦታ ሊወጣ ስለሚችል አዎ እሺ አሳውቃቸዋለሁ exact time ኡን አናውቅም ግን አሳውቃቸዋለሁ እንደዛ እንዲያደርጉ እሺ መልካም እሺ ቻው